ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
Bana çaba sürüyorum. Çaba.
እ በቻፓ አስገብተህ ቻፕ።
አልገባልህም?
Ha.
እሺ በቃ ለቴክስት ሜሴጅ ልከልናል ቴሌግራም ላይ Ay, için yok bana çaba. Ne çaba para gene.
ቻፓ የቻፓ ስልክ ልስጥክ?
Sağ.
ቻፓ ነው ማውራት የፈለግከው?
Aa, እሺ ያ ስልክ ቁጥር ያዝ ልስጥክ።
eş.
ዜሮ ዘጠኝ Ay, ስልሳ ሰባት eş.
አሚ ሶሪ ይቅርታ ዜሮ ዘጠኝ ስልሳ Sizler
ሰባ ሁለት sabavut, arbavut, sabavut.
ሰባ ሁለት ያስ ኤግዛክትሊ Yani, አዎ ይሄ ነው።
e, enkasa yalanı bırak. Eş.
እሺ ችግር የለም። እሺ Eş, eş, yapalım zaten.
እሺ እሺ E, her gün atarım.
እ፣ አዎ አሁን ትንሽ ትራንዛክሽን ስለበዛ ቢዚ ሆኖ ነው። ደጋግመህ ሞክረው። እሺ Eş, eş.
እሺ